ጤና ይስጥልኝ ኢቴስ ማዕከል
ዛሬ ማታ በረራለን እንዲ ከድሬ አዲስ አበባ ዛሬ ማታ
አዎ።
ኦኬ ከየት ወዴት ነበር የፈለጉት ለዛሬ ከድሬ ከድሬዳዋ ወደ አዲስ አበባ ከቤት ወደ አዲስ አበባ አ።
እሺ one way መምጫ ብቻ ነው የሚፈልጉት ወደ አዲስ ወይስ እ፣ ወደ ድሬ ትመልሳላችሁ?
አይ ወደ አዲስ አበባ የሚዘሩ okay እሺ ከድሬዳዋ አዲስ አበባ ዛሬ ማታ